ከትልኝት የተሰበራ መረጃ ማዕከል በኩል አሁን ያወራው ነበረ
እሺ ኦኬ የአትላንታው ተቋርጦ ነው። አዎ አ፣ ዳይሬክት በረራው ነው ቀንሰው በረራ ያለው የኢትዮጵያን ኤርላይንስ ነው እኮ የኢትዮጵያ ኤርላይንስ ዳይሬክት ነው። አብስ ትራንዚት የለውም።
የለውም አዎ።
ኦኬ እና እ፣ ሌላ ነገር ነበረ እ፣ ፓስፖርት ሳሪዝ መምጣት እችላለሁ ማለት በስልኬ ወይ ኮፒ ነው።
ፓስፖርቱን ቴሌግራም ላይ ቢይዙልን book እናደርግሎታለን እኛ
አሀ እዚህ ሆኜ ይዛው book ማድረግ ይቻላል።
አዎ ለውዬ በቃ እሺ፣ እነግርሃለሁ። ሌላ ጥያቄ መጠየቅ ይቻላል ወይስ ስልክ?
ምን አለ
ስለ plane ምናምን ጥያቄ መጠየቅ ይቻላል? ሌላ ጥያቄ ወይስ?
አዎ ይችላሉ okay ምግብ ምናምን ይዞ መግባት ይቻላል እንዴ ለልጅ ማለት ነው?
ለ child እ አዎ ግን እንትን ነው ይሄ properly packed ሆኖ ትንሽ amount ነው ይዞ የሚሄዱት እንዴት ማለት
as in one time snack ኦች አሉ አይደል አሁን cookies
ምናምን ምናምን አለ ሌላ ምግብ ይዞ ወጥ መሄድ ወጥ ይቻላል?
ከሆነ አይገባም አሁን ለምሳሌ ወጥ ምናምን ከሆነ ፓስታ ምናምን ሩዝ ፓስታ ምናምን ይችላሉ አዎ ሩዝ ፓስታ ማድረግ ይችላለሁ።
አዎ ለ child ይችላሉ መጠኑስ ይለያያል ወይስ?
no አለ almost ላይ አንድ ምሳ ዕቃ የሚሆን አይነት አላ fair amount ለህፃን አዎ እኮ ከዛ በኋላ ግን ቺፕስ ምናምን መያዝ ይችላለሁ። እሱ ችግር የለውም። ደረቅ አዎ ደረቅ እሱ ይሄ packed የሆነ ነገር ይችላሉ
packed ማለት መታሸግ አለበት።
አዎ ቤትም ቢሰራላቸው ይሄ እንትኖች አሉ መታሸግ አይደለ አለበት?
foil foil takeaway የሚመጣባቸው
okay በ takeaway እቃ መሆን አለበት አዎ ከዚ ሁሉም።
ቀጣይ ያለውን customer ይረብሻል ተብሎ ነው የሚከለከለው በብዛት ምግብ አሄ እንትን ስለሚንኮሻኮሽ።
እ፣ ሽታም ምናምን የሚያወጣ ከሆነ
okay ስለዚህ እነዚህ takeaway የሚመጡባቸው እቃዎች አድርጌ ሁሉንም ይዘውን ማለት ነው። snack ኦችን በእሱ ነው ማድረግ። እነሱ በ snack።
amount አላቸው እንዴ?
amount እንኳን የለውም አያሳይም እሱ
okay በቃ እሺ። በዚህ ደው በዚህ ቁጥር ደውዬ ፓስፖርቴን በቴሌግራም ልኬ ከዛ ትኬቱን ትልኩልኛላችሁ።
ትኬቱም ይላክሎታል PDF ተደርጎ
በቃ እሺ፣ አመሰግናለሁ አባ። ደውላለሁ ማለት ነው።
እሺ እሺ እናመሰግናለን እሺ፣ ስለደወሉልኝ መልካም ቀን እሺ